ሄሎ ምግብ ቤት ሄሎ፣ አቤት፣ እንዴት አደረግሽልኝ?
ምኑን ይቅርታ?
አሁን deposit ልኬልሽ ነበረ ሁለት ሺህ አምስት መቶ እሺ፣ ቴሌግራም ላይ ነው የላከው?
አዋ ላኩልሽ አሁን ልኬው ነበር። አዎ እሺ፣ ቁጥር ንገረኝ።
ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት ሀያ ስምንት ዘጠና ሰባት ዜሮ ሰባት
ዜሮ ዘጠኝ ሰማንያ ስድስት ሀያ ስድስት ሀያ ስምንት ሀያ ስምንት ዘጠና ሰባት ዜሮ ሰባት ዜሮ ሰባት የትኛው ቴሌግራም ላይ ነው የላከው? ዜሮ ዘጠኝ ዜሮ ሶስት በሚለው ነው
አዋ ትናንት የሰሞን በምንልክበት በ- እኮ ይህን ቁጥር ልኸው- ልከኸው ነበር ቴሌግራም ላይ እንትኑ ቴሌ ላከውን ደረ እንትን አለ የተላከበት message ኡን ብቻ ነው የላከው?
አዋ ቁጥርህን ላከው፣ የቤት ቤት ቁጥርህን አንድ ላይ ይኸው ነገርኩሽ እኮ።
ለምን ላከው? እንዳገኘው እኮ ብዬ ነው ስምህን
እሺ በቁጥርህ እንዳገኘው ነው።
እሺ እሺ